ይስጥልኝ።
አብረሽ
ከቢጃ ኢትዮጵያ ነው የምደውልልዎት።
ከየት?
ሰሌማ ማከፋፈያ ኖት? ከቢጃ ኢትዮጵያ ነው የምደውልልዎት።
ከቢጃይ
አዎ፣ አዲስ እሺ።
የቢጃ መለያ ቁጥር ልከን ነበር። text ገብቶልዎታል?
ወይ እንጃ አላ- አይ- አላየሁትም ይሆናል።
እሺ፣ ልንገሮት ያዙት።
እ- እ።
ምናልባት አልደረሱት። ሀምሳ አንድ
አንድ ሺህ ሪያል
እሺ፣
ንገሪኝ።
ሀምሳ እ- እ- እ-
ሀምሳ ቁራጣ።
አንድ ሀምሳ አንድ
ሀምሳ ሶስት
ሀምሳ አንድ ብዬ
ከዛ ሀምሳ ሶስት እሺ
አምስት ስንት?
ዜሮ አምስት ዜሮ አምስት
ዜሮ ሁለት ዜሮ ሁለት አዎ፣ እሺ።
የአዲስ ቢጃ መለያ ቁጥሮት ነው። ያ
የእኔ ማለት ነው። እሺ አዎ፣ አዎ።